hello
እንዴት ነሽ? ደህና ነሽ?
እግዚአብሔር ይመስገን ሰላም ነው።
አለን አለን። Linkstone ነው ብዬ አዎ አዎ፣ Linkstone Homes ነው። ምን ልርዳዎት?
የምልሽ refund ታደርጋላችሁ ወይ ደግሞ ሰው ሰው substitute ታደርጋላችሁ?
ምን ነበረ?
የተገዛ የተገዛ አፓርትመንት ላይ እ፣ ያላለቀ ማለት ነው እየተከፈለ ያለ ላይ ሰው መተካት ይቻላል?
እስኪ የቢሮ ስልክ ልስጦትና እነሱን ነው የሚያናግሯቸው።
ስለዚህ የኮሌጅ ስልክ text ታደርጊልኛለሽ?
አ፣ የቢ- እንትን ስለሆነ ይሄ አይመችም። ስልክ ቁጥሩን መያዝ ነው ያለቦት።
okay የመስመር ስልክ ነው ይሄ። ዜ- ዜሮ አንድ አንድ ስምንት ስምንት ሀያ ሁለት ዜሮ አንድ ሀምሳ ሁለት
እሺ፣ አመሰግናለሁ።
እሺ እሺ